આવે છે ሄሎ ሄሎ አስደናቂ ወይ እንትኑ ገሙ ተጭኖ ነበረ ግን ራን አያደርገውም። እንትን ይፈልጋል፣ graphics update ይፈልጋል፣ እ graphics update ይፈልጋል።
graphic ምን ይፈልጋል?
update update ወይም install አድርግበት
ምን አድርግበት?
ግራፊክስ እ፣ የሆነ IT የሚያውቁት አለን ነው እሱን install ይደረግ
እሺ እሺ።
ና ና ንገረን።
ቆይ ለሱ ንገሪ ቆይ። hello ራቢት ወይ እንትን graphics install አድርጉበት ኮምፒውተር አለዛ game ኡን run አያደርገውም።
ግራፊክስ አዎ አዎ
ምኑ ጋር ኮምፒውተር ላይ የምታጫወትበት ኮምፒውተር ላይ
አልገባኝም።